Hello ጤና ይስጥልኝ ስቶኖች ጤና ይስጥልኝ። እንትን information ፈልጌ ነበር ስለ ቤት።
እሺ ስለ ቤቶቹ አዎ እሺ አከፋፈሉን፣ ዋጋውን፣ ካሬውን ማለት አፓርታማ ማለት ነው።
አዎ አፓርትመንቶች እ፣ ወደ ዘጠኝ የሚሆኑ site ኦች ላይ ነው ያሉት ወደ ቦሌ ሜክሲኮ ሳር ቤት አያት ጣፎ ሰሚት ጀሞ ያ- የሰሚት እና የሀያት የሚፈልገው መኖር አሁን ወደዛ ስለሆነ ወይ ሰሚት ወይ ሀያት።
እሺ ሰሚት ከሰላሳ አራት ካሬ ጀምሮ እ፣ ስምንት ካሬ አለን እ፣ ከስንት?
እስከ ስምንት አያት ላይ ደግሞ ከሰማንያ ካሬን ደግሞ ጀምሮ ይቅርታ አይሰማችም።
ሰሚት ከሰላሳ ስምንት ካሬ ጀምሮ እስከ ስልሳ ስምንት ካሬ ድረስ አለን። አያት ደግሞ ከሰላሳ አራት ካሬ ጀምሮ እስከ ሰማንያ ስድስት ካሬ አለ።
የአያት ሰማንያ ስድስት ካሬ
በካሬ እ፣ ከሰባ ዘጠኝ ሺ ሶስት መቶ ሀምሳ ጀምሮ ነው ያለው ስልሳ ሰባት ሺህ
ሰባ- ስልሳ ሰባት ሺ ስምንት መቶ ሀምሳ
ስልሳ ሰባት ሺህ ቤቶቹ ገና ናቸው ወይስ ስንት percent እየተሰሩ አልቋል?
ያሉ ናቸው። እ፣ ከሁለት አመት እስከ ሁለት አመት ተኩል ባለው ጊዜ ውስጥ ነው የሚጠናቀቁት።
ያለቃላችሁ?
ያለቁ የሉንም እየተሰሩ ያሉ ናቸው። ግን ምናልባት ምናልባት ሴቶች እጅ ላይ ካለ እ፣ ምን?
ወደ ቢሮ ወደ ቢሮ መጥተው ቢያጣሩ ጥሩ ነበረ።
አዎ ያለቀ አሁን ሰማንያ ስድስት ካሬ ሀያት ምናምን ካለ ወይ ሰሚት ያለቀ እንኳን የለንም እየተሰሩ ያሉ ናቸው።
እሺ።
እሺ ግን ሙሉ መረጃ ለመውሰድ እ፣ ወደ ቢሮ ብቅ ማለት አይችሉም።
እላለሁ። እሺ ይሄ እንትን ዶሎ የምሳለ ምን አለ?
ዶሎ የምሳለ አዎ አዎ ቦሌ ሆምስ። እሺ ማስታወቂያውን ምን ላይ ነበር ያገኙት?
አውቃለሁ ኮንስትራክሽን ስለምሰራ በዛ።
እሺ ስሞትን ሊያዝ
እ?
ስሞትን ሊያዝ።
እሺ፣ ሳምራይት እሺ እሺ መልካም እሺ።